ሄሎ
ሄሎ ማን ልበል?
ሰላም ጤና ይስጥልኝ። እንዴት አረፈድሽ?
እግዚአብሔር ይመስገን።
ከ STEM for Kids ነበር የምደውልልሽ።
እ STEM for Kids የልጆች የክረምት ስልጠና
እ ታወሽ ስልክሽን አስቀምጠሽ ነበር ተጨማሪ መረጃ እንደምትፈልጊ እ ሄሎ
የለችም። ትንሽ ቆይታ ትደውልላችኋለች።
ሜሮን አይደለሽም?
አይ አይደለሁም፣ እህቷ ነኝ።
እሺ